Wait up. Yeah. Wait up. Ayan, si Ay, Paolo, ako?
right to you.
Wait, Eh, ako?
lutan. Eh, lutan. አራት ሰው ትንሽ በኋላ ደቂቃ ደቂቃ አስተካክልኝ ሴት አላስተካክልም ደቂቃውን እንዴ
እሺ እና ጥየው ለመገቡ ለምን እንዴ እንዴ በአስራ አምስት ደቂቃ በአስራ አምስት ደቂቃ እኔ ብስራተ ገብርኤል ወይ ሞታል ገዛችሁ ይደውሉልሃል ይደውሉልሃል በሳይክል አይደውሉም እነሱ ወላሂ አይደውሉም
ይደወላል ችግር የለውም ስለማልችል ነው እኔ።
እኮ እኔ አሁን ስማ አፏድ
ኦፍ ታይም ወላሂ ይወጣብኛል ብስራተ ገብርኤል ድረስ አይደለም በቤት ቤድ አለ በአስራ ምናምን
ኤንዌይስ እስቲ ይደውሉልህና ከዛ የሚሆነውን እናያለን መጨረሻ ላይ ደግሞ ላይ ጋሪ ፈቀደ ግን ማለት ነው እ፣ አያልፍም። ወደ አዲስ አበባ ልክ እንዴት ጋር ስደርስ አዲስ አበባን እናስባው ነው የሚሉ ጋሪ እየሄደ
አይ ፉአድ።
በቃ አደረጉኛል አታድርገኝ።
ለማንኛውም ለማንኛውም አስተካክሉለት ያቸው አስተካክሉለት ያቸው ወላሂ በአስራ አምስት ደቂቃ አለ
ጨርሰውና ከዛ እናወራለን አልኩ። ቻው ቻው።
ደውል እሺ ደህና ደሪ አዎ። ቻው።